ጤና ይስጥልኝ ይባላል።
አብሮ ይስጥልን።
ጤና ነን።
እንትን ቲክቶክ ላይ አግኝቼ ነበር እና የሆነች እንትን
እሺ፣ ምንድን ነው ያየሁት?
ዶልፊን ሰባ ዘጠኝ ሺህ ቤት
ሞዴል ስንት? ሁለት ሰባት ሞዴሉን እ ቲክቶክ ላይ አይቼ እኮ ነው ማ ሁለት ሺህ ስምንት ሁለት ሺህ ስምንት ሞዴሉ
ሁለት ሶስት
ሁለት ሺህ ስምንት ነው ያልሽው እዛ ላይ
ሁለት ሰባት ነው ያለን አባት አሁን እንደ ሁለት ሺህ ስምንት ብለሽ ነው ያስታወቅሽው አንቺ ይሁን ሌላ ሰው ይሁን አላውቅም እኮ የቆየ ነው የቆየ ነው ያዩት። ሰባት ግን አለን።
ሰባት አለ አዎ ሰባት እና ስድስት አለን።
እ ሻርክ ነው
አዎ
ስንት ነው የሚባለው ሶስት ነጥብ ሶስት ሶስት ሚሊዮን ሶስት መቶ ሺህ ብር
መጨረሻው ነው ዋጋ ድርድር ይኖረናል በአካል ሲመጡ አባት
በቃ እሺ አመሰግናለሁ